ወይ ሄሎ አቤት።
ሄሎ፣ አባቱን ቸግረው ነው።
አይ ዊ ፕላስ ነው አዎ አዎ አዎ።
እኮ ዊ ፕላስ በሚል የሆነ መታወቂያ ጀርባና እንትን ላክልን ብላኝ ነበር።
አዎ አዎ አንቺ ነሽ ያናገርሽኝ?
አዎ። ምን እምቢ ብሎ አኮ በሚሴጅ የላክሽልኝ ቁጥር እንትን ስል የሆነ ቲሸርት ዲዛይን ምናምን የሚል ነገር ነው የመጣልኝ። እሱ ነው ቲሸ- ቲሸርት ዲዛይን ምናምን የሚል ቴሌግራም ላይ ስሞክር በሱ ልላክ ወይስ ወይ ምን አይነት ነገር ነው ብዬ ነው እስቲ በስ ቁጥር ቼክ።
ተሳስቼ ይሆን አ፣ ዩ- በምን ቁጥር ነው የላከው? እስቲ ቁጥሩን ንገረኝና የላ- የላክሽልኝን ነው ዜሮ ዘጠኝ ሀምሳ አንድ እ፣ ዘጠና ስንት አምስት ነበር?
ዘጠና አምስት የአሁኑ የአሁኑ ቁጥሩ ንገረኝ። ዘጠና አምስት ዜሮ ሰላሳ
ሀያ ዘጠኝ ሀያ ዘጠኝ አዎ፣ በሱ ነው።
እኮ ታዲያ የሚለው እኮ እዚህ ላይ ይኸውልሽ ደሞዝ ቲሸርት ዲዛይን ፕሪንቲንግ ምናምን ነው የሚለው።
እሺ፣ እስቲ ቼክ ላድርግና መልሼ ልደውልልህ።
እሺ።